ጤና ይስጥልኝ ኢትዮ የወረዳ መረጃ ማዕከል እባክዎት ምን እንርዳዎት?
ቦሌ airport medical center ኡ ቅዳሜ ቅዳሜ ይሰራል?
አዎ አዎ ይሰራል።
ይሰራል ቅዳሜ?
አዎ።
እሺ።
ሌላ ምረዳዎት ነገር ይኖራል?
አይ የእርግዝና እንትን ለማስነታት ነበርና ቅዳሜ መስራት check ለማድረግ ነበረ።
okay እሺ።
እሺ ስለደወሉ እናመሰግናለን። መልካም ቀን።
እሺ